ይይዛል ይሄንን የባኮተ ምን አይነት የጉዞ መረጃ ልስጦት?
ካናዳ ፈልጌ ነበረ።
ምን አሉኝ ደንበኛችን?
ካናዳ ለመሄድ።
እሺ ካናዳ በምንድን ነው መሄድ የፈለጉት ደንበኛችን?
ለግብርና
okay፣ በሹፌር- በስራ ነው መሄድ የፈለጉት ማለት ነው። እሺ፣ ካናዳ መሄድ ከዚ- apply አድርገዋል? እዛ ሀገር ስራ አግኝተዋል?
አላገኘም፣ ገና መጀመሪያ ነው።
እሺ፣ ገና የመጀመሪያው ነው። እሺ፣ እንደዛ ከሆነ በመጀመሪያ የሚያደርጉት job bank ብለው search ያደርጋል ደንበኛችን።
ምን job
ግዶብ
job bank
ዶብ
J O B ይሰማታል ደንበኛችን።
እየጣጡ job ነው።
ባንክ እሺ፣ እሺ።
ስ ንገር
job bank ብለው search ያደርጋሉ።
ዱባን አዎ job bank ብለው search ያደርጋሉ። search ካደረጉ በኋላ የሚመጣሉት የመጀመሪያው ገጽ ላይ job bank የሚል አለ አይደለ? እሱን click ያደርጉታል።
ክልስ አዎ አዎ አዎ። እና እዛ ውስጥ ይገባሉ ማለት ነው። እዛ ውስጥ ከገቡ በኋላ advanced የሚል አለ። እሱን click ያደርጋሉ። እሱን click ካደረጉ በኋላ እየጻፉ ነው ደንበኛችን።
የራኩ ነው።
እሱን click ካደረጉ በኋላ ወደ ታች ወረድ ይሉና
እሺ
intended applicants የሚል አለ።
ብሌክስ ነው intended ኢንቴንዲ intended
ኢንቴንዲ እሺ
intended applicants የሚል አለ።
እሺ